ጤና ይስጥልኝ ቃል ኪዳን የምለው
ሄሎ ሰላም ነው።
ሰላም ምን ልርዳው?
ሊሆነ ገሸት ማታ አስተላልፈ ወድሮስ ወድሮስ አረፉና
እሺ እስካሁን አልገባም። ፕሮዳክሽን ምናምን ይባላል።
እሺ በስልክ ቁጥር ነው።
አዎ ይሄ ነው።
እሺ ስንት ብር ነው?
ሶስት መቶ አርባ ብር እሺ አንድ መስመር ላይ ጠብቁኝ።
አዎ ሳምቲም ላይ እሺ አንድ መስመር ላይ ጠብቁኝ።
እሺ ቴሌ ብር ላይ አስገባ።
እሺ ቆይ አንዴ ቼክ ላድርገውና ሳውቆታለሁ።
አይ ማረፋ ሄሎ ሄሎ
በና እሺ process ላይ ነው ይገባሉታል። ትንሽ ጠብቁት። እሺ
እሺ እጠብቃለሁ።
እሺ መልካም ቀን።